ጤና ይስጥልን ዋሽ ደውዬ ቀጠሮ አስይዤልኝ።
ሄሎ ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን ቀጠሮ ለመያዝ ነበር እባክሽ።
ለመቼ ነው ለማክሰኞ ዶክተር መላኩ ጋር።
ለማክሰኞ አዎ
እሺ ጠብቁ
እሺ። ጠጭ እስኪ ጠጭ ማየ ጠጭልኝ ጠጭልኝ። ይኸው ይቀር ሆኔ እሺ፣ ይቀመጥ እሺ፣ እሺ፣ እሺ ይቀመጥ።
አዳሉት እኛ ጋር
አዎ ካርድ አለ ለልጄ ነው። አዎ እሺ ስልክ ነገሩ ዘጠኝ አስራ አንድ እሺ ሀምሳ ስድስት ሰማንያ ዘጠኝ ሀያ ሁለት
ራኬብ ነው አውራ ኬቤልማ እሺ ማክሰኞ እሺ ይዣለሁ ብዙ ሰው የለብኝም አይደል? ከደብረ ዘይት ስለምትመጣ ነው።
አዎ ብዙ አይኖርም ይዣለሁ እኔ በመጡ ሰዓት ይስተናገዳሉ እሺ እሺ፣ አመሰግናለሁ። እሺ